ሰላም ጤና ይስጥልን በሽት ቤት ሃሎ ጤና ይስጥልን
ሄሎ
ጤና ይስጥልን እ
ሃሎ ጤና ይስጥልን
ሄሎ
ሄሎ ድምፅህ ርቋል ወንድሜ።
ሄሎ አይሰማም አሁን ይሰማል
እኛ ሰዎች ያሁን ልጅ ነን እ ሶስት መቶ ዲቢ ነን ሶስት መቶ
እና ሁለት ሺህ
ዊዝድሮ ነው።
አዎ
እሺ
ዛም አልገባም ኦኮባ እ አልገባም አልገባም።
አዎ እሺ መቼ ነው ዊዝድሮ ያደረግከው?
ኦክቶበር አንድ ከትላንት ወዲያ ማለት ነው።
እሺ ትላንትና
ከትላንት ወዲያ አዎ። ማታ አንድ ት- አንድ ትላንትና ነው የነበረው። በሰላሳ ነው September ሰላሳ
እ September ሰላሳ ነው ወይስ October? ወር?
አይ እ
አስራ አምስት ዜሮ ዜሮ
እሺ ስልክህን ንገረኝ።
ቀን አስራ አምስት ዜሮ ዘጠኝ አስራ አምስት ዜሮ ዜሮ እሺ
አስራ ስምንት ዜሮ አንድ እ
ስልሳ ስምንት ዜሮ አንድ ዘጠና ስምንት ዜሮ አንድ ስልሳ ስምንት ስልሳ ስምንት
ሁለት ሺህ እና ሶስት መቶ ብር ነው።
አዎ
ሁለት ሺህም ሶስት መቶ ብሩም ገብቷል። እሺ አባ check አድርግ። በቴሌ ብር በቴሌ ብር ገብቷል። አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት ላይ አልገባማ
check አድርገው ቴሌ ብርህን አንዴ።
አሁን ራሱ check ያደርጉ ነው refresh refresh ያደርጉ ነው እሺ አልገባም ሁለቱ
አዎ እስከ ትናንት ነው እንደዚህ የምትወጡ እኮ እናንተ
እኮ እኔ ጋር እንደገባ ነው የሚያሳየኝ። ለዛ እኮ ነው ከውኳስ መሰላችሁ ምንድን ነው አሁን ቼክ አድርጎ አሁን ቼክ አድርጎ አልገባም
እሺ ቆይ አንዴ አይ፣ ለሳንቲሞች ከውኳስ አሳውቅልህና እነሱ ቼክ እንዲያደርጉ ትነግራቸዋለሁ እ
ከእናንተ ነው ተጫውቷል አይደለም እናንተ ነው ግን ግሩፕ ከኛ ወጥቷልና በሳንቲም ፔ ስለሆነ ሳንቲሞችን በቃ ስለሆነ የሚመለከታቸው እናንተ ከሌቦች ነው የምትሰሩት ኖ ይሄ ሌብነት አይደለም ወንድሜ። እኛ ጋር እንደገባ ነው የሚያሳየን። አልገባልኝም አልገባ- እያልክ ነውና በሳንቲም ፔ ነው ደግሞ withdraw ያደረከውና እኛ ደግሞ ዋና- withdraw እ ለመ- ዋናው ገብ መግባት ነው ሳ- አልገባም ሳንቲም ፔ እኮ ሳንቲም ፔዎች ጋር ነው አሁን ጥያቄ የሚኖረውና እኛ ለሳንቲም ፔዎች እናሳውቅልህ እነሱን እንጠይቃቸዋለን።
መቼ ነው የምትጠይቁት እስከ- እስከ ትላንት የጠይቁ ናቸው ያው ትላንት እሑድ ስለነበረ ነው። በጣም ይቅርታ። ዛሬ ግን ዛሬ ይስተካከላል።
ስንት ነው የምትጠይቁት ብሩ እ?
አረ ልክ ምንድን ነው ሳንቲም በቃ ሌቦች ነው ምንድን ነው አይ አይደለም ወንድሜ፣ እዚህ ጋር እኛ ጋር እንደገባ ነው እያሳየን ያለው።
እሺ ካልገባችሁ በእኛ side በ- በ- በእኛ side በኩል ያለው ገብቷል እና ሳንቲሞችን ነው የምንጠይቃቸው
ዋናው መግባት ነው ያሳያል ያሳያል እኮ ሁሉም እኛ ነገር ጋር የሚያሳየን እንደገባ ነው። አሁን ወደ account እንደገባ ነው። በሳንቲም ፔ አይደለም ያልፈው እነሱ አዎ።
አፕሮቭ አድርገውት ነው የሚገባው እና እነሱ ጋር ነው አሁን ጥያቄ ካለህም እነሱ ነው የምንጠይቃቸው። ግን እኔ አሁን በዚህ በኩል ያለውን እኔ ልጠይቅልህ ነው ያልኩህ።
መቼ ነው የምትጠይቀሽ ዛሬ አሁን
አሁን አሁን ከምን ጊዜ ነው ደወልኩ እ? እኮ ትንሽ አይ፣ ታገሰና ትንሽ ጠብቀን። ይቅርታ እኔ ካርድ ወደ እናንተ አለቀ እኮ።
እ?
ምንድን ነው? ሁለት ሺ ሶስት መቶ ይችን ወላሂ እሺ ወደ እኛ check እናድርግና እንደውልልህ
እ?
እኛ እንደውልልህ check አድርገን
አዎ ደውሉ ምንድን እሺ ነው እስከ ትላንት የደውለው ወላሂ አንድ ሺ ብር ይበልጣል እሺ ያለቀ እሺ አባቴ እሺ
ምን ነው እሺ እንደዚህ ሌባ ስለደወልክ እናመሰግናለን። መልሰን እንደውልልሃለን
እሺ እሺ ቶሎ በይ እ እኮ አሁን ል- እየላኩላቸው ነው እነሱ የሚሉኝን መልስ አይቼ እልክልሃለሁ።
እሺ እሺ አባ ስለደወልክ እናመሰግናለን።